ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
መልሼ የደወልኩኝ ደንበኛችን አግዘን ስፔሻሊቲ ነው አይደለ?
አዎ እሺ እ በጣም ይቅርታ ፖሱ ስለተበላሸ እ ብለኑት ነበር። ይቅርታ እ ብራንች ልትቀይሩ ስለሆነ እሱን ለመነጋገር ነው ደንበኛችን።
በጣም እንትን ሆንኩ እኮ እኔ አዎ ራሴ በጣም ግራ ይቅርታ ገባኝ።
በጣም ይቅርታ።
ኦኬ፣ እ እሺ ሁለት ፖስት ነው ያለው አይደል? እኛ ጋር
ሁለት POS ነው ያለው።
ሁለት POS ነው ያለው። ወይ እሺ።
አንደኛውን ነው እንትን እናደርግ ነው
እሺ ደንበኛችን እ ከሰዓት ይመችዎታል ዛሬ እ ከሰዓት ሳይሆን ነገ መምጣት የምትችል ነገ?
ከሰዓት የለውም። አዎ።
እሺ ደንበኛችን አመሰግናለን። መልካም ቀን ይሁንልዎት።
በጣም እሺ።